ሄሎ
ሄሎ አቤት ጤና ይስጥልኝ።
አብሮ ይስጥልን።
ድንቅ ለማስገደም ነበር አምስት ዓመት እና
አዎ እ፣ ምን የእርስዎ ምንዎት ነው ልጁ?
የእህቴ ልጅ የእህቴ ልጅ
እህ፣ አምስት ዓመቷ ነው ያሉኝ።
አምሳ ነው ሴቷ
እ፣ እኛ ጋር የሚቀርቡ ህጻናትን አይቷል አይደለ? ቪዲዮዎችን እንዲሁም ዩቲዩብ ላይ አዎ ከተለዋል ያው ከእነሱ አንጻር ት አላቸው የሚለውን
አዎ ብቻ ያው በጣም የምታዝናና ልጅ ናት። አሪፍ ናት። ማየት ትችላላችሁ። ለእኛ እንደዛ ናት።